ጤና ይስጥልኝ ቤት ቤት hello hello ነው ወይማ ሰው ነሽ?
ነው።
አለን አለን። ከአዳማ ነበር የምደውለው ማለት ነው።
እሺ እ፣ ንግድ ፍቃድ እየዞሩ ነበረ።
okay። እና ምንም ሶስትም ሱቅ ላይ እኮ ንግድ ፍቃድ የለኝም።
እሺ ለፋይናንሶች ደውልላቸው። አዎ ስልካቸው አይሰራም፣ አይሰራም።
ኔትወርኩ እንትን ብሏል አሉ። እነሱ ደግሞ አስመዝግበዋ አስመዝግበነዋል እ፣ መጠበቅ ነው ብለውኝ ነበረ። ግን exact ምን ልበላቸው እኔ እ፣ ያው እነሱ ናቸው ይሄን case የሚያውቁ ብዬ ነው እኮ ደውለህላቸው ነበር ዛሬ ሞክረህላቸው አዎ፣ ነበር።
አሁን አሁን አሁን ደውዬላቸው ስልካቸው ኔትወርክ እንትን ብሏል።
አዎ፣ meeting ላይ ነበር። እስኪ አሁን ወጥተዋል። እስኪ አሁን አንዴ ደግመህ ሞክርና ካልሆነ እኛ check እናደርጋቸዋለን። እኔ ምንም ልል ስለማልችል ነው እዚህ ላይ።
አዎ፣ እንዳይዘ- እንዳይታ- እንዳይዘጋ ብዬ ነው።
እሺ ማን ልበልቅህ? ይቅርታ ንብረት ንብረት እ? ንብረት ካላማ ንብረት።
እሺ አዎ።
እሺ ንብረት እ፣ አሁን ሞክርላቸውና ካልሰራ እኔ ያሳውቃቸው እንትን ናቸዋለሁ check አደርጋቸዋለሁ።
እሺ እሺ እሺ መልካም ቀን።